Hello.
Aló, Hello. del- del inquilino.
mamá, me- mamá, me- me- hello, Hello.
hello, يسمى من الجو
where are you?
من الجو
የ- የ- የ- ለዚህ መስመር አ- ገንዘብ የ- የ- ካርዲውን ያ- ተ- ሳይፍ እኔ ሳይጠቅም ወደው ይጨርሳል።
ደንበኛ ከሆኑ በየቀኑ ትኬት ስለሚገባሎት ነው።
ለምን
የቴሌቪዥን ጌም ደንበኛ ሲሆኑ
ደንበኛ ስለ አ- ደንበኛ ስለ- ቢሆንም እንጂ ታዲያ በየቀኑ በየቀኑ አስር አስር ብር አስር- አስራ ሁለት ብር በወር ስንት ይሆናል? እኛ-
በቀን ከሆነ ሁለት ብርን የሚቆርጠው በሳምንት ከሆነ አስር ብር ይቆርጣል።
በሳምንት አስር ብር ነው።
አ በሳምንት አስር ብር በቀን ከሆነ ሁለት ብር ነው። ያው በሚገባለው ትኬቶች እርሶ game ኦችን መጫወት ነው። እድሎትን መሞከር እድሎትን ሲሞክሩ እሺ ለአስር ሺህ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እና አይዳ ይህን መስመር ዳራ እኔ ከ- ከዚህ ሁሉ ይልቅ ከ- በቀን በቀን የዚህ ሁለት ድር ከሆነ በ- ስልኩንም መጣል ነው እንጂ ምን ምን ይበየታል ብ- ብ- ብለሽ ነው ያን-
እሺ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
በሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
እሺ እ- የሰማይ ዳተን ቶርባ